Hello? Hello? hello ሰላም ጤና ይስጥልን።
አቤት ጥልን እንዴት ነሽ?
ሰላም አለን።
ቺፕ ቺፕ ነው አይደል?
አዎ ቺፕ ቺፕ አሁን order አድርገን ነበር ለሶስት ነው።
order አድርገው ነበር።
አዎ እሺ እና እስቲ መክ- ክፍያውንም እየፈለግነውን ያክል የሚታዘዘ ይታዘዝ sure አልሆንም አይደል?
ስልክ ቁጥሮትን እስኪ ንገሩኝ። ለዚህ በደወሉበት ነው ያዘዙት?
አ- አንዱ አንዱ ይሄ ነው። ሌላ ደግሞ አንድ አለ። አንድ የ leader ኡ አለ። አንድ ደግሞ በዚህም ታዟል።
ቤቲ አዎ ቤቲ አዎ okay። ቤቲ ፍሬ የምትባል ሰው ላይ ያዛለች።
አዎ አዎ። ምን ምንድን ነው የታዘዘ? እንዲህ sure ለመሆን ፈልገን ፍር- ፍሬ ላይ ካሮት፣ አቮካዶ፣ ሽንኩርት እና ድንች አዘዋል። ግን የድንቹ group አልሞላም ገና። የ- የድንቹ የድንቹ group አራት ሰው ነው የሚፈልገው፣ አንድ ሰው ይቀራል። የድንቹ ግዴታ አራት ነው ለድረስ አራት መሙላት አለበት። አዎ አንድ ሰው ይቀራል። ከ- እ፣ 24 ሰዓት ሲሞላ fail እንዳያደርግቦት አሁን ነው አንድ እኛ ሰው ኪሎ ጭማሪ ብናደርግ አይበቃ ይሻል አይበቃ አይቻልም፣ አይቻልም። ሰዎቹ ናቸው አራት መሆን ያለባቸው።
ድንች ብቻ ብቻ ቢያዝ አዎ ይችላል።
አዎ፣ ድንች አንድ ሰው ይቀራል። አንድ ሰው ያው ይፈልጉና ሌላው ግን ሌላው ሽንኩርት ይቀላቀላል።
ሽንኩርት ሽንኩርት፣ ካሮት፣ አቮካዶ ሞልቷል group ኡ።
okay እም።
እሺ ከዛ ውጪ ሌላ አላደረጉም አይደል? fail ያደረገ የሽንኩርትና የድንች አለ የቆየ እሱ ይመለሳል። የቤቲ
okay ሌላው በፊት በፊት የታዘዘው አዎ በፊት የታዘዘ fail ያደረጋለ ሽንኩርትና ድንች እሱን ተመላሽ እናደርጋለን።
እሺ እሺ